ጤና ይስጥልኝ ሚሊዮን ጥላሁን
እንትን በእንትን በባንክ ነው እዛ እናት ባንክ ሞላውና በ Ride Drive የሚለው ላይ ነው ያስገባልኝ። ግን እስካሁን active አልሆነም። እህትዬ ተመዝግቧል። አሀ እሺ።
አሁን ሰማንያ ሁለት ላይ አስተላልፋልኛለች
ምን አሉ?
አስተላልፋልኛለች።
እሺ እሺ፣ ነግረውታል።
ነግሬያታለሁ፣ አስተላልፌያለሁ። ጠዋት ነው የሞላሁት። እንትን በ Ride Drive የሚለው ላይ ነው የሞላው።
እሺ እሺ፣ check አድርጊልኝ።
እሺ እሺ።